ጤና ይስጥልኝ። ሄሎ ሪዘል እያነኝ በአኮም ላይ አይነት የጉዞ መረጃ ልስጦ።
ኦኬ አይ የአንዳንድ መረጃ ፈልጌ ነበረ። ከዚህ በፊት የተወሰነ ፕሮሴስ የተጀመረ ነበርና እሺ ደንበኛችን እሱ ፕሮሰስ በጣም ረጅም ጊዜ ሆኖና ያ ፕሮሰስ አሁን በእንትን ነው በወንድምና በእህት እንትን የሚለው አላ ምንድን ነው የሚባለው
ወዴት ነበር ደንበኛ?
አሜሪካ ነው አሜሪካ ነው ወ- አሜሪካ ነው።
አ እሺ በምንድን ነው ደንበኛችን
የአሜሪካ apply ያደረጉት? አዎ apply ያደረጉት በምንድን ነበር?